ጤና ይስጥልኝ ሁሉ ስፖርት በእኮ ምን ልርዳዎት?
አቤት እናንተ ጋር ብር ወደ ደህና ብር transfer አድርጌ አልገባልኝም። እስካሁን ቆየ እ
የመቼ ነው?
ትንሽ ቆየት ብሏል።
ልከውልህ ነበር ቴሌግራም ላይ?
አዎ ልክ ያለው እስካሁን ድረስ አልገባም።
ማን ልበል ስሞትን?
እ ስምዎትን ማን ልበል?
ገረሙ
ስንት ነው ስልክ እዛው ቁጥሩ?
check አርባ ዜሮ ስምንት ነው?
ዘጠኝ አይደለም ሀያ ስድስት ቤት
የቴሌግራም account ዎ ገረመው ነው የሚለው?
አዎ alright አዎ አዎ ልክ ያለው ግን ቆየ እዛ ላይ መላኩ ቢቀል ነው ዋጋ አለው።
አይ አ- ላገኘው አልቻልኩም ገረመው የሚለውን
እንትኑን እኮ ልክ ያለው transaction ኡን ልክ ያለው እኮ እ፣ ገረመው አይደለም መሰለኝ የሚለው
ገረሙ ነው ገረሙ ነው የሚለው ተረግላ ተረግላም ወይ ገሪ ቴሌግራም ነው?
መንበሩ ገሪ ዜሮ ዘጠኝ ሀያ ስድስት በቁጥሩ ፈልጉ ሀያ ስድስት ሰላሳ አምስት የሚለው አሁን የደወልኩበት
ዜሮ ዘጠኝ ሀያ ስድስት
ሰላሳ አምስት እም፣
ዜሮ ዜሮ ሀምሳ ዘጠኝ
ገሪ ገሪ ነው የሚለው። ለሌላ ጊዜ user name ሲጠየቁ እንደዚህ ከሚያለፉ ገሪ ገሪ ነው የሚለው በሉ። እሺ
እሺ እንደዛም አድርጌና ለምን ቆየብኝ በጣም ሳምንት በላይ ነው ማለት ሳምንት ሊሆነው ነው ይሁድ ነው እንትን ያለው አሁን ዛሬ እንግዲህ አርብ ነው
እም፣ እሺ ድጋሚ ያሳይልዎታለሁ።
እሺ